ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ በኩል ደርሰው ሰላም ናቸው። አሁን ብር ወደ ብር አልገባም
ዊዞ አድርገህ ነው እ ብር ልከህ ነው ያልገባልህ?
አዎ እሺ አንድ የቤስት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
በ- በዚህ ቁጥር ነው በደወልክበት አዎ።
ስንት ብር ነው?
አስር ሺህ
መቼ ነበር ዊዞ ያደረከው?
አሁን ነው ቀን ትንሽ እንኳን።
እሺ አንድ የመስመር ላይ ጠብቀኝ እሺ check ላድርግልህ።
እሺ
ወደ ቴሌ ብር ነው አይደለ?
አዎ እሺ አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።